ጤና ይስጥልኝ።
ሰላም ነው?
ሰል- withdraw አድርጌ አልደረሰኝም ነበር።
ስንት ብር ነው?
ሀያ ሺህ ብር በዚህ ስልክ ነው?
አይደለም፣ ሰማንያ ሁለት ሀምሳ አምስት እሺ። ሄሎ፣
ሰማንያ ሁለት ሀምሳ አምስት እሺ።
ዜሮ ዜሮ ዜሮ ዜሮ
መች ነው ውዝዶ ያደረግከው?
ማታ አጎት
ስንት ብር ነው ያልከኝ?
እ ስንት ብር ነው ያልገባልኝ መልከኝ?
አስር ሺህ አስር ሺህ
አስር ሺ እና አምስት ሺ አረ አስር አስራ አምስት ሺህ ማለት ያ አስራ አምስት ሺህ ነው።
ዜሮ ዘጠኝ ሀያ ሰባት ሀያ ዘጠና ሰባት የሌብር አካውንት ነው የላከው።
አ
ኮምፒውተር የትኛው?
መስጅ ላለው ፌስ አድርገው እሺ ተደወል። አመሰግናለን። መልካም ቀን